Hello ሰላም ነኝ።
ወይ ሰላም ነሽ?
አለሁ እንዴት ነህ?
እግዚአብሔር ይመስገን። ሰላም ነሽ አይደለ?
አዎ ሰላም ማነሽ ነኝ።
ማለት ነው እ ሰላም ነኝ። ሰላም ሰላም።
ወይ ሰላም አሸናፊ ነኝ። ሰላም
ወይ አሸናፊ እንዴት ነህ?
እግዚአብሔር ይመስገን ደህና ነኝ። አንድ ስምንት ሀምሳ ስድስት order ይዤ ነበረ
እሺ
እ pin ኡን እንድት- እንድታስተካክልኝ ነው። ጎሮ ነው ጎሮ ጎሮ።
እሺ ሀምሳ ስምንት ሀምሳ ስድስት አይደለም?
አዎ አዎ በቃ check አድርግልሃለሁ እርቁ
አዎ አሸናፊ check እሺ እሺ